ቁጥርም ቀጥሎ እውነትን ሰባኪ እግዚአብሔር ብቻ ነው በሰማይ በምድር ብቻውን ተመላኪ ማንንም አልሰሩ የአሕዛብ ጣዖታት ባዕድ አማልክት አንድ ነው አምላኬ አልፈልግም ሌላ ሁለት ወይም ሶስት አንድ ብሎ ያቆማል አይቆጥርም ቀጥሎ እውነትን ሰባኪ እግዚአብሔር ብቻ ነው በሰማይ በምድር ብቻውን ተመላኪ ማንንም አልሰሩ የአሕዛብ ጣዖታት ባዕድ አማልክት አንድ ነው አምላኬ አልፈልግም ሌላ ሁለት ወይም ሶስት የምሰብከው ሌላ የማወራው ሌላ ምዘምረው ሌላ እንዲሆን አልሻም እንኳንስ በእግዚአብሔር በሰው የተጠላ በአንድ አንገት ሶስት ራስ አማልክትን ማብዛት እንዳይሆን ነገሩ አንድ አምላክ በቂ ነው ሲመለክ የኖረ ከጥንትም በክብሩ በዓልን አፈራርሶ ዳጎንን ገነጣጥሎ የዱራ ሜዳን ምስል በቶሉ እሳት ውስጥ ጥሎ የእሳቱን ኃይል አጥፍቶ የአንበሶችን አፍ ዘግቶ በአሕዛብ ጣዖታት ላይ ሥልጣኑን አሳይቶ ብቸኛ አምላክነቱን በሥራው የገለጠ እግዚአብሔር እሱ አምላክ ነው፣ የለም ከሱ የበለጠ። ሰማይ የሚያውቀው ምድር የሚያውቀው ባህር የሚያውቀው የብሱም የሚያውቀው